ሰላም ጤና
አብሮ ስትልን ቤስቲቪ ደንበኛችን ነው እሺ ምን ነበር
እና ትላንትና ማታ የተጫትን እና አዝዤ ነበርኩ አቶ ብዬ ማለት ነው እ
አቶ አቶ አቶ ብዬ እሺ አውቶ አድርገህ አዎ አድርጌ ስጫወት ከዛ ባይሎ ነው የተቆጠረውና እና አላወጣልኝና እዛው ላይ እንትን ብያለል።
አውቶ ላይ ስንት auto እያለ ስንት ላይ ነው auto ነው ያደረግከው
እኔ እ
auto ላይ ወደ ሶስት ነው ያደረኩ። ሁሉም
ስንት ላይ ስንት ላይ ወደቀች
ምን አልክ?
ስንት ላይ ወደቀች
እሷ ሀያ ስድስት ላይ ነው ወደቀች።
ሀያ ስድስት አዎ
እስኪ screenshot አድርገህ ትልክልናለህ
ምን አልክ?
አ- አ- እንትን የ avatar ዋን history screenshot አድርገህ ላክልን
history ዋን አዎ፣
እሺ እሺ።
እሺ አዎ አዳማ አስራ